ይስጥልኝ በፊት በፊት በየት ነው የምንረዳው?
አካውንት አሁን አልካ አልካፍትም አለኝ ማለት ምኑ?
ቤስ ቲንክ እየተጫወትኩ እያለሁ እሺ በመሀል ሁለት ቀን አልከፈትኩም። ከዛ አሁን ዛሬም ባለኝ አይ ይከፍታል። እሺ ኮኔክሽንህን ቼክ አድርገህ ሞክረው። ቤት ቤት ዶት ቤት ብለህ ክሮም ላይ
ክሮም ላይ ከፍቼ ክሮም ላይ እኮ ነው አዎ፣ ክሮም።
ጎግል ላይ ይቻላል።
እሺ
እ?
እሺ
ጎግል ላይ ልሞክር ይቻላል ወይ?
ሞክረው። ጉግል ማለት Chrome ነው፣ ያው ነው እኮ።
አዎ ሞክረው፣ refresh አድርግና connection ህን ሞክረው። እሺ እየሰራ ነው።
እሺ እሺ መልካም እሺ እሺ